ጤና ይስጥልኝ የኢቲዮስ የጥሪ ማዕከል ባኮም ልርዳዎት?
ሰላም ነው ወዳጄ ትኬት ለመቁረጥ ነበር።
እሺ ከየት ወዴት ነው የሚፈልጉት?
አዲስ አበባ አስመራ።
ለመቼ ነው?
ለነገ።
መሄጃ ብቻ ነው የሚፈልጉት ወይስ?
መመለሻ አለው?
እሺ መቼ ነው መመለሻው?
ለሰኞ
እሺ ለንጋታው ማለት ነው።
ኢትዮጵያዊ ናቸው የሚጓዙት?
አዎ ኤርትራዊ ነች።
ኤርትራዊ እሺ ክፍያውን በኢትዮጵያ ብር መክፈል አይችሉም እሺ በዶላር ነው የሚከፍሉት።
እሺ በዶላር ስንት ነው?
እ መመለሻውን ለሰኞ ነገ ሄደው ሰኞ የሚመለሱ ነው?
ለነገ ለንጋታው ነገ ሄደው ከነገ ወዲያ እንዲመጡ።
አንድ ቀን ብቻ ቆይተው?
አዎ
እሺ እሺ እያየሁልዎት ነው እሺ
እሺ
እሺ አጠቃላይ አንድ ሺህ አስራ አንድ ዶላር
አሃ በቃ እሺ ልንገራት ነው ደውላለሁ።
ይችላሉ። እሺ ሌላም ረዳዎት አለ?
የለም እሺ ስለደወሉ እናመሰግናለን። መልካም ጊዜ ይሁንልዎት።